በኩል ምን ልርዳዎት
ቴሌ ብር አይሰራም እንዴ? እናት ቴሌ ብር አዎ እየሰራ አይደለም።
ለምንድን ነው እ እ deposit ነው withdraw ነው የፈለጉት?
ምን አልሽኝ?
deposit ነው withdraw ነው የፈለጉት?
deposit እሺ deposit ከሆነ ስልክ ሰጡትና በዛ ስልክ ቴሌብር ላይ deposit ያድርጉ። እኛ deposit እናደርግሎታለን በ account ዎ እንጂ ራሱ አይሰራም። በቃ ከዚህ በኋላ አይ ይሰራል። ኧረ እስኪስተካከል ነው።
HelloCash ነው አንበሳ የሚደረገው። ሌላው አማራጭ አዎ አንበሳም ባንክ HelloCash ማድረግ ይችላሉ።
በቃ እሺ
እሺ